ወረደውን ተጠቀም አይደል
ሄሎ
ሄሎ
ጤና ይስጥልን። ጉዳይ አርሴማ እባላለሁ። ምን ልርዳዎት?
አብሮ ይስጥልን። እ ስራ ፈልጌ ነበረ። ይህ መረጃ አስተላልፎ የሆነ ጓደኛ ነበረች፣ እሷ ናት ይሄን እንትን እንድጠቀም ያደረገ
okay፣ እሺ። የምን ባለሙያ ነው?
የምግብ
የምን የምን አለ?
የምግብ የምግብ ሼፍ
ሼፍ ኖት?
አ
እሺ፣ መረጃዎትን ይስጡን። ሙሉ መረጃዎትን ላስገባሎት። ማን ልበል ስሞት?
ብርቱካን ጸጋ ይባላል።
ብርቱካን ጸጋዬ።
አ
ስልክ ቁጥሮትን ይንገሩ።
ዘጠና ስድስት እሺ፣ ሰማንያ አምስት እሺ፣ ሀምሳ አምስት
እሺ።
ስምንት
ስንት?
አለ ዘጠና ስድስት ሰማንያ አምስት አይደለም ዘጠና ስድስት ሰማንያ አምስት ሀምሳ አምስት ዜሮ ስምንት ዜሮ ስምንት እሺ። እድሜው ስንት ነው?
ሀያ አራት
ሼፍ ኖት? ምን ያህል ጊዜ ልምድ አለዎት?
አመት
የውጭ ምግቦችን መስራት ይችላሉ?
አዎ የአበሻና የፈረንጅ
የት አካባቢ ኖት?
ለጊዜው መገናኛ ነው ያለው ተፈረንጅ የካ ሚካኤል አካባቢ
መልካም ሙሉ መረጃዎትን ተቀብያለሁ። ነገር ግን ወደ ስራ ገበያው ለመግባት ግዴታ በአካል ቢሮ መጥተው መመዝገብና orientation መውሰድ ስላለቦት ለቀጠሮ እኛ እንደውልልዎታለን። በተጨማሪም ቴሌግራም ቻናል አለን። ቴሌግራም ይጠቀማሉ?
ቴሌግራም አለኝ አዎ እሺ እ link ልክሎትና እ በዛ ቴሌግራማችን ላይ post የምናደርጋቸውን ስራዎችን መከታተል ይችላሉ።
እሺ እሺ አመሰግናለሁ እሺ መልካም ቀን።
እሺ አመሰግናለሁ